ሲበዛብኝ ይብሳል፣ እኔ ስቆይ ይብሳል፣ ወደ እኔ አንተን ወደ ቤት ያመጣል።
ሄሎ
ሄሎ አቤት፣ ምን ልታዘዝ?
ስልሳ ስምንት ሰማንያ ሶስት የሚባል ቁጥር አላቸው።
ጌም ነው ቴሌቪዥን፣ ሶስት ኮድ ነው።
አዎ እኮ ላይ አምሳ ሺህ ብር ለንዊን አድርጎ ነበር።
አይ የኛ አምስት ሺህ ብር ነው።
እህ እ የኛ አምስት ሺህ ብር ነው፣ ሀም- ሀምሳ ሺህ ብር አይደለም።
ያስ
ምን አልከኝ?
ያ የማን ነው?
እሱን አላውቅም። የኛ አምስት ሺህ ብር ሞባይል ላፕቶፕ ነው።
ስልሳ ስምንት ሰማንያ ሶስት
አይ አይደለም፣ የኛ ስልሳ አምስት ሰማንያ ሰባት ነው።
የኛው የተሳሳተ ነው።
አላወቁም። እሱን ጠይቃቸው፣
አነሱ
ሞክርላቸው መልሰን